Hello
አቤት።
ሰላም ጤና ይስጥልን ቤተሰብ።
እግዚአብሔር ይመስገን አብሮ ይስጥል። ይኸውልሽ
እሺ
ንግድ ባንክ ምንድን ነው በአሁኑ ሰዓት የሚያስተናግደው? ለምንድን ነው እ ምን አልከኝ?
ንግድ ባንክ እ የኢትዮጵያ ንግድ ባንክ እሺ
የሚያስተናግድበት ምክንያቱ ምንድን ነው?
የም- የሚያስተናግድበት ማለት ምን ማድረግ ፈልገ ነው?
የማያስተናግድበት ችግሩ ምንድን ነው?
ይሄ ንግድ ባንክ አይደለም እኮ ቤት ቤት ነው።
ቤት ቤት ማለት የ book እንትን አለ እንዴ?
ምን
መስሪያ ቤት betting አለ ቤት እንዴ?
ነው? አይ እ?
የንግድ ባንክ ሳይሆን የ betting ሌላ company ነው። ንግድ ባንክ አይደለም።
እ፣ ነው።
አዎ እሺ ይቅርታ፣ እንደዛ ከሆነ ይቅርታ።
እሺ እሺ አባ ችግር የለም።
እሺ፣ እሺ፣ እሺ።